ጤና ይስጥልኝ አለፍ ብዬ በኩ መረዶ ትላንት ወደ ፒክ ብር ከቴሌ ብር ልኬ ነበርና እሺ አልገባም። በቴሌግራም ላክልኝ ብላኝ በሆነ ስልክ ልኬላት ነበረ።
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
ስንሻው በቀለ
እሺ ደንበኛችን በዚህ ቁጥር ነው ቴሌ ብር የሚጠቀሙት?
አዎ
እሺ ደንበኛችን ጉዳዮትን እያየሁሎት ነው።
እሺ
እሺ ዘጠኝ መቶ ሰማንያ ብር ሰማንያ deposit ብር።
ማድረግ ተቸግረው ነበር ወደ ኪክበር።
አዎ እሺ ጉዳዮት ላይ የሚመለከተው አካል ተላልፎሎታል።
እሺ እንደዘገየቦት ይገባኛል፣ ግን በፍጥነት ለመስራት እንሞክራለን።
እሺ እሺ።
እሺ እናመሰግናለን ስለደውሉ። ሌላ የምረዱት ነገር አለ?
የለም እናቴ እሺ ስለ አገልግሎት ሀሳብ አስተያየት ካሉ ከሚሰሙት ድምጽ በኋላ ያስቀምጡልኝ። መልካም ምሽት ይሁንልዎት።